ጤና ይስጥልን ቺንቺ።
ጤና ይስጥልኝ።
አውሮ ይስጥልን። ሰላም ልናዝ ፈልገን ለነገ ይደርስልናል እንዴ ለመጠየቅ ነበር።
አዎ፣ ዛሬ ኮምፕሊትድ መሆን አለበት ግሩፑን ግን አምስቱ አለ የሚያስፈልገው ሁሉም ግሩፑ ሁሉ ነገር አልቆ ጨርሰን እ- አዎ።
ለመክፈል አሰብንና እ- እንዳይሆንብህ ስለፈለግን ነው።
እህ፣ አይ ችግር የለውም። አሁን ግዴታ ግን ቶሎ ብሎ ኮምፕሊት ያደርጉትና ነገ ይመጣል።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን። እሺ